እንዴት ነው? ተሻለሽ?
አሁን ደህና ነኝ።
እወጣለሁ።
አዎ ደህና ነኝ።
ተኝተሻል አንቺ?
ኧረ አልተኛሁም።
አ፣ ድምፅሽ ተኛ ነው የሚመስለው። ሸዋዬስ እንዴት ነው?
እሷ ሞተች።
አ፣ እንትን አረጋችሁለት ጌጦ ምናምን ዝንጅብል አ- ኧረ አልበላ- አልበላ አላት አለ።
ምን አልበላሳት አልበላ አላት።
ግዴታ ነው። አለዝማ ይጨርሳታል ማለት
አልበላም አላት። እንደ ያለች
ጉረግድ ጉረሽ ቢያት
እሺ
አ
እሺ ጉረሽ ነው መጣል እንደዚህ
እሺ።
አ ወሰድ አንቺ ወሰጂ ቃሪው እያደረጋችሁ እንትን ተርባ የለም
አለ እሱን መጠቀም ቢያት ለእንትን ነው ጎራ
በጥብጣ
ዝም ብሎ ይሄ ያልተወቀባል አይደል?
ጥሬ ተልባ አዎ ትጠጣም ብላ
እሺ
ኦኬ በያ ንግራት
እሺ
እሺ እሺ